ሄሎቴኒስ ተለምበስ ቤት
ከቤስት ቤት ወደ አካውንት ብር ልኬ ማታ አንድ ሺህ ብር ከዛ የት አልገባም። ጠዋትም ደውዬ ይገባል አሉ። አይቻው አልገባ።
በደወልክበት ቁጥር ነው?
አዎ አይደለም። ዜሮ ዘጠኝ ሀያ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ
ሰማንያ ሁለት ዘጠና ሶስት ዘጠና
ሰማንያ ሁለት ዘጠና ሶስት ዘጠና
ሀሚድ እኔ
አቤት። Hello Hello። አይ አንተ ትናንትና ነው ያልከኝ አይደል?
አዎ ማታ ከስድስት ሰዓት በኋላ
አንድ ሺህ ብር ነው።
አዎ
በ Chapa ነው አይደለ?
አዎ በ በ account አዎ በ Chapa ነው የሞከሩት። እሺ ለ Chapa ዎች እናሳውቃለን። ትንሽ ጠብቀን እሺ። አባ
እሺ ያሳውቁት። አሁን ነው የምጠብቀው?
አዎ ትንሽ ጠብቀው።
እሺ
ሀሚድ ስሜ